ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ተስለሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ዳመናውን ጭስ ወደ ላይ አይን የተከተሎ የደመናውን ጭስ ወደ ላይ አይን የተከተሎን በሀሳቡ ያይሻል ከባዶ ላይ ስሎ ከባዶ ላይ ስሎ የሚጣፍጥ ሕመም ስሜት ነው ቅር የሚል ደስታ የሚጣፈጥ ሕመም ስሜት ነው ቅር የሚል ደስታ ጎሎ ጎዶሎ ነው ትርጉሙ ትዝታ ትርጉሙ ትዝታ ከኔ አንጀት ይመስል ይገርማል የተሰራው ክሩ ከኔ አንጀት ይመስል ይገርማል የተሰራው ክሩን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም። ሰማይ ደም ቢመስል ብታውቅም ጨረቃ ሳላየሽ አላዝንም እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ቢወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየን ያርቀን ቢነሳም አይችልም እኔ አንቺን አረሳም ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየን ያርቀን ቢነሳም አይችልም እኔ አንቺን አረሳም ተስልሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ተስለሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬን እንዴት እንደ አዲስ ሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ? ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርማል የተሰራው ክሩ ከኔ አንጀት ይመስል ይገርማል የተሰራው ክሮን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ደም ቢመስል ብታብቅም ጨረቃ ሳላየሽ አላዝንም እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ይወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ከፎቱ ሊለየን ያልቀን ቢነሳ አይችልም እኔ አንቺን አረሳ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ከፎቱ ሊለየን ያልቀን ቢነሳ አይችልም እኔ አንቺን አረሳ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየን ያርቀን ቢነሳ አይችልም